ሄሎ ሄሎ ሰላም ጤና ይስጥልን። ደምሲው ነው።
አብሮ ይስጥልኝ። ደምሲው ለመማር ነበረ።
ይችላሉ።
እንዴት ነው? የት ነው የምትገበው? እንዴት ነው ማግኘት የምችለው?
በአካል ኦንላይን መማር የሚፈልጉት በኦንላይን ነው።
በአካልም አለን በኦንላይን
እና ተናገረኝ፣ እንዴት እንዴት እንደሆነ ያው ብዙ ጊዜ ስለማላውቅ
እሺ ኮርስ የሚፈጀው ሶስት ሶስት ወር ነው። ሶስት ወር ነው ኮርስ የሚፈጀው።
ምን አልሽኝ?
ለሶስት ወር የሚሰጥ ኮርስ ነው።
እሺ በተ- ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን link እንልክልዎታለን። በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረዎታል።
እ ለአስራ አምስት ቀን ደግሞ assignment የሚሰሩበት ሆኗል። አንድ አንድ ወር final ቪዲዮ ሰርቶ የሚመረቅ ይሆናል። ለስምና እስከ አስራ በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
ድምጽ ድምጽሽ ቆርጥ ቆርጥ ይላል።
ምን አለ?
አይ ድምጽሽ ቆርጥ ቆርጥ እያለ እስኪ እንደገና እ እና የ- አሁን በአካል መጥቼ ለመመዝገብ የት ነው የማገኛችሁ?
ቦሌ ደንበል ፊት ለፊት አበሮስ ህንፃ አራት መቶ ሰባት ነው።
እህ እሺ ክፍያው ስንት ነው?
አስራ አምስት ሺህ እ
አስራ አምስት 15000 እሺ። ቅዳሜ ቀን ትሰራላችሁ?
ቅዳሜም አለ ነው።
እሺ በቃ እሺ። ቅዳሜ እንመጣ። እሺ አሜን።
እሺ በቃ።